hello,
እ-
hello
አቤት ሰላም ጤና ይስጥልኝ።
አብሮ ስትልን እንትን ደቂቃ ስራ ነበርኩና ደቂቃ ያንም እንደወስድ ሰላም ከቀር
ይቅርታ ደቂቃ ዘጠኝ ዘጠና አራት ላይ ደውሉ።
ዘጠኝ ዘጠና አራት ላይ አዎ ደውለው መጠየቅ ነው።
እ፣ እናንተ አትችሉም
ይቅርታ ይሄ ሌላ አገልግሎት ነው የሚሰጠው ለዛ ነው።
ነው